ጤና ቴሌቪዥን ኢትዮጵያ ራሄል ላይ ዋቁት የምንለበት የፍሪጅ ሜንቴናንስ ሪፖርት ለማድረግ ነበረ። እስኪ ነበር ልንገርህ።
እሺ እንገርሽ አራት ዜሮ አስራ አንድ አርባ ስድስት ሀያ ስድስት ዘፓርክ
እሺ አንድ የመስመር ላይ ጠብቁኝና ቸክ ላድርግልዎት።
እሱ
የት አካባቢ ነው?
ዘፓርክ ቦሌ ፍሬንድሺፕ ከፍሬንድሺፕ ጀርባ
እሺ ምንድን ነው የሆነበት?
ፍሪጁ ተበላሽቷል፣ አይሰራም። ሁለቸው ባለፈው መጥተው አይተውት ነበረ፣ አይሰራም። አሁንም
እሺ ስም አለበል እንደ ራሴ ጋሻው
እሺ፣ አሁን የደወልበት ስልክ ቁጥር ለያዘው አ አ
ለሚመለከተው አካል አስተላልፌዋለሁ። በሁለት ሰዓቶች መካከል ነው። ግልጽ ነው።
አመሰግናለሁ።
እሺ፣ ሌላ ምርስ ነገር አለ?
ሌላ የለም። አመሰግናለሁ።
ስለደወልን እናመሰግናለን። ለመስተንግዶ ያሉትን ሀሳብ አስተያየት አንከም ሰውን ድምጽ በኋላ ያስቀምጡ። መልካም ጊዜ